hello, ሄሎ ሄሎ ጤና ይስጥልን ዘመን ኢንሹራንስ አዎ ነው ማልበህ እ ሀዊ እባላለሁ ከዊ ፕላስ ሶሉሽን ነው የምደውለው እሺ ባለፈው application ኣችን ላይ ተመዝግባችሁ ነበረ እሺ እም፣ አሁን account ኦችን active ለማድረግ አንዳንድ system ላይ የሚሞሉ ጥያቄዎችን እየጠየኩኝ ነበረ መጠየቅ እሺ።
እችላለሁ
ይቅርታ ከስተመር ይዣለሁ ቆይተሽ ትደውይልኛለሽ እሺ እሺ